ወይ
እንዴት ነህ?
አለሁ እግዚአብሔር ይመስገን።
እ ቲክቶክ ላይ ተነበረ የሆነ መኪና እና እሺ
አለች ያሪስ burgundy አራት ሲሊንደር አለች አዎ አለች
እ price ዋ ስንት ነው?
እ price ዋ ሁለት ከሶስት ከሀምሳ
ሁለት ከሶስት ከሀምሳ አዎ አራት መጨረሻ ሲሊንደር ነች። አራት ሲሊንደር ነች።
ሲሊንደር ነች። አዎ።
በ cash ነው ባንክ ነው የምትገዢው?
በአዋጭ በአዋጭ ችግር የለውም። በቃ እኔና አስፈትሻሽው ከዛም በኋላ አስተያየት አደርግልሻለሁ።
የት ነው እንትናችሁ?
መስቀል ፍላወር መስቀል ፍላወር ምኑ ጋር ናዝራ ሆቴል ጋር
ከጀርባ?
ናዝራ ሆቴል ጋር በቃ ናዝራ የሚባል ሆቴል አዛል አዎ አውቀዋለሁ።
ልክ ናዝራ ናዝራ ሆቴል ጋር ሆቴል መጥተሽ አጠገብ ደውይልኝ።
ነው። እ? እ? እ?
እዛው ጋር ሆነሽ ደውይልኝ፣ ቅርብ ነው። ከዛ ኧረ እሺ በቃ ና- እንደውላ ናዝራ ሆቴል ጋር ስትደርሽ ደውይልኝ።
እሺ ከዛ እሺ፣ በጣም ቅርብ ነው። እሺ እናቴ።
እሺ እሺ እሺ ጃን